hello ሰላም ጤና ይስጥልኝ።
አብሮ ይስጥል። እንዴት አደራችሁ?
አለን እግዚአብሔር ይመስገን።
ማሽን ቆይቶብን ነበረ። አመታዊ አስገብተው እሺ በምንድን ነው የገባው?
አመታዊ እ?
አመታዊ እድሳት አመታዊ እድሳት ነው የገባው?
አዎ እሺ የማሽን ቁጥር ትነግረኛለህ?
TDB TDB
ዜሮ ዜሮ እ ዜሮ ዜሮ አራት ጊዜ ሀያ ዜሮ?
አራት አዎ ሀያ አራት ዜሮ ሀያ አራት
እሺ check አድርጌ ልደውልልህ።
እሺ እጠብቃለሁ። መልስ እንደዛ እያላቸው አስራ አምስት ቀን በላይ ሆኖታል። ስራ አቁመናል።
እሺ check አድርጌ ላሳውቅ።